hello
hello hello፣ ጤና ይስጥልኝ።
አቤ አብሮሽ ጥለን ማለት ነው።
ከሁዳ vehicle manufacture የነበረ የምደውልልሽ መዓዛ ወርቅ ነሻ?
አዎ ነኝ።
ስልክ ቁጥርሽን ከአዲስ ዩኒቨርሲቲ ወስደን ነበር እና በ junior accountant ነት ክፍት ቦታ አለን እና ነገ ከቻሽ ሁለት ሰዓት ላይ በ junior accountant ነት የጽሁፍ ፈተና አለሽ።
ዝም ብለው ተሳስተው graduate class ውስጥ አስገብተውት ነው እንጂ እኔ አልተመረኩም።
እሺ እሺ ውዴ፣ እሺ እሺ።
መልካም ቀን።
አሜን አሜን። ላንቺ